አሎ
hello፣ ሰላም ጤና ይስጥልኝ።
ሰላም ነው እናቱ።
እግዚአብሔር ይመስገን። ምን ልርዶት?
እንትን ነበረ አሁን ከሀበሻ ቤቲንግ ወደ ቴሌ ብር ብር አስገብቼ ነበር እና አልገባም አለኝ።
የቴሌ ብር ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አስራ አንድ አንድ ዜሮ አራት ዜሮ አራት ሰላሳ ሶስት ሰላሳ ዘጠና አምስት ይሄ ራሱ ማለት ነው።
እሺ። ከምን betting ነው አሉ?
ሀበሻ
እ፣ ከሀበሻ ወደኛ ስላልተላከ እነሱ ጋር ደውለው check ያድርጓቸው፣ approve ያስደርጉ።
OK አ- አፕ እንትን አላቸው
የሀበሻ ስልክ ነው። እሺ ዜሮ ዘጠኝ አርባ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ አስራ ሁለት
እሺ አስራ ሁለት አስራ አራት
አስራ አራት ዜሮ ስምንት
ዜሮ ስምንት ዜሮ ዘጠኝ አርባ ዘጠኝ አስራ አራት አስራ ሁለት አስራ አራት ዜሮ ስምንት ዜሮ አ አ እሺ፣ በቃ። አዎ፣ በዚህ ደውሉለት።
እሺ አመሰግናለሁ።